ጤና ይስጥልኝ ቤት ቤት ዲቦራ ነኝ እባክዎ ምን ልርዳዎ?
አዎ ጤና ይስጥልኝ።
አብሮ ይስጥልን።
አዎ አሁን ተናገርኩና አላ- ተላኩ እኮ ማሴጁ።
ቴሌግራም ላይ ላክልን።
አዎ እሺ ቼክ እናደርገዋለን። እሺ የአምስት መቶ ወሬ አዝግ- አስገብቼ ወደ ቤት ቤት እህ አልገባውም እኮ።
አልገባም።
አዎ እሺ ቼክ እናደርጋለን። አባሽ አሁን የደወልኩ አሁን አሁን እየደወለ ነበር።
አሁን ደውለህ ነበር አይደለ?
አዎ ልጅቷ ጠብቃለች ትንሽ እሺ እሺ ትንሽ ጠብቀን ትንሽ transaction ተበላሽቶ check እያደረግን ስለነበር ነው። እሺ ግን message ኦ አያ- አያቸው አይደለም ወደ ቴሌግራም ነው የተላኩ።
እሺ እናየዋለን። ችግር የለም ሁሉንም እያስተናገድን ስለሆነ ነው። እናየዋለን
እሺ ስን- ስንት ደቂቃ እንድ- እንድጠበቅ እ
ስንት ደቂቃ እንድጠበቅ?
አይ በቃ እኛ እንደጨረስን ብናሳውቅ ይሻላል። ትንሽ ስለበዛብን ይሄን ያህል ሰዓት ማለት አልችልም። እሺ አዎ ግን እንደተሳካ እንትን እንደውልልሃለን።
አይ ጨዋታ ለማድረግ ፈልጌ ነበር።
አዎ አዎ ገብቶናል። ግን ትንሽ system ተበላሽቶ ስለሆነ ነው። በቃ ትንሽ ታገሰን።
እሺ እሺ